ሄሎ ሄሎ
ሚስተር ሆምስ እንዴት ነው?
አለን ይመስገን ሰላም ነህ?
አለን ይመስገን ምን ረዳዎት?
ትናንትና ማታ የሆነ ማስታወቂያ አይቼ ነበር።
እሺ ኦሮሚያ ምንድነው ሽያጭ ምናምን የተባለው ያው ሽያጭ ነው አፓርትመንት አዎ አክሲዮን እ ይችላሉ መመዝገብ ይችላሉ መሳተፍ ይቻላል?
አዎ ይቻላል ከመቼ ነው?
ከሰኞ ጀምሮ ሽያጭ እንጀምራለን ስሞት ተመዝግበዋል ከዚህ በፊት አልተመሰገበም፣ አዲስ ነኝ።
እሺ ይንገሩኝ ስሞትን እመጣለሁ። እሺ ሰኞ የት ጋር ነው? የምን-
ስሞትን ይንገሩኝ እንትኑ ጋር ገርጂ ልደታ ቦሌ አለን ቢሮ እ፣ ገርጂ ነው ዋና ቢሮአችን ገርጂ ከኮሪያ ሆስፒታል ወደ ቦሌ ሆምስ መሄጃ ቦሌ እሱ- እሷ- አዎ እሷ ጋር ያገኙናል እሺ፣ ጠዋት ማ- እ- እሳተፋለሁ።
እሺ ስሞትን ይንገሩኝ ሙሐመድ እሺ መሐመድ እ፣ የት ነው ማስታወቂያችንን የሰሙት
በቴሌቪዥን አይቼ ነው።
እሺ ቴሌቪዥን እሺ እናመሰግናለን ሰኞ ጠዋት ሊያዝልዎት ይመጣሉ እሺ እሺ እሺ